ጤና ይስጥልኝ ላንሴት ብሔራዊ hello ዮስ
ጤና ይስጥልኝ ላንሴት ላንሴት ብሔራዊ
አዎ
እንዴት ነሽ?
እግዚአብሔር ይመስገን ደህና ነሽ?
ደህና ነኝ እግዚአብሔር ይመስገን አለሁልሽ።
አቤት ምን ነበር
ሽቱ ማነሽ ግን ምትጫወትብኝ ጋኒ ነሽ ሰራሁልሽ።
ሰራሽልኝ አይደል ትጫወትብኛለሽ አ? ሰላምታ ስትሰበዥ ማቀሽ መሰለኝ ጎበዝ ጎበዝ ጎበዝ ጎበዝ። አይ እንትን ሰው ይሄ ምን?
ስልክ ሰራ ምናምን እያሉ ነበር። ከዛ እስኪ ሊሞ- ቢመስል
ብለሽ ደወል ያው ይሰራል ይሰራል ይሰራል አታነሱም ነው እንጂ እኮ አይሰራም አይደለም የተባለው እምነ
አታነሱም ነው የተባለው አይደለም ዶክተር መንግስቱ ማለት ነው።
እም፣ ይሄ ስልክ አይሰራም አለ የሆነ ቀን እኔና እያንተ ያደርከን ያደረን ቀን እም።
ዘጠና ዘጠኝ ዜሮ አምስቱ አይሰራም አለ። ከዛ ቆይ እስቲ ዛሬ ልሞክር ብዬ ሞከርኩና አይ ይሰራል እኮ
ራሄል ደግሞ ስልክ አታነሳም። ምን ሆናችሁ ነው? እራት በላችሁ?
አልበላንም ኧረ፣ አት- ደውለሽላት ነው የማታነሳው በስልኳ አይ አታነሳም።
አ፣ ላ- ላነሳ ስል ዘጋሽው ትልሻለች
አይ ደውዪ ደውዪ እያለችሽ ነው ችፕስ እየበላን ነው እንብላ ማርያምን እውነት ጎበዝ፣ ጎበዝ።
አይደል ጎበዞች አይደል አድናቂያችን ነሽ
እሺ በቃ በርቱ በርቱ። እሺ እሺ እሺ ደህና ደሪ እሺ ቻው ተናገሩ። እሺ እሺ